eres ዋሽንግተን ሌላው ሌላው ዋሽንግተን ነው የምንርደው።
የካች ነበር የምደውለው እና እሺ ፊቴ አንዱ ስንት ነበር?
ሲቲ አንጆ አዎ እሺ አይጠብቁኝ አንዴ ኦክሲጅን ናቸው እ?
ጠብቁኝ አንዴ ቼክ ላድርግልዎት። ምን ሲ ምን ምን CT ነው ይቅርታ እ፣ ሲ- CT angio chest chest ግን CT angio CT angiography ማለት ነው።
አራት ሺ አምስት መቶ ብር አራት ሺህ አምስት መቶ አዎ እንትኑ ብቻ ማለት ነው።
ሌላም ደግሞ ላ- የላብራቶሪ ምርመራዎችም አሉ እና እናንተ ጋር የምናሰራው አንድ ላይ ነው አለ።
ቅድም ደውላችሁ ነበር አይደለም?
አዎ አዎ። ስለዚህ ቅድም እንትን ብለው ነበረ።
ምን አዲስ ወይ ቅድም ደውለው ነበረ።
ለ አይ ሌላ ታካሚ ነው የምወስደው።
እሺ እሺ።
hello አቤት አቤት ወይ ሌላ ታካሚ ነው የደወልኩት።
ነው በቃ ልክ እንደ ቅድሙ ተመሳሳይ ማለት ነው ዋጋው።
ስለቀስ ማለት ዋጋውን ሳይሆን በይሄ ምርመራው እንትን እነዚህ ሌላ ላብራቶሪ ምርመራዎች አንድ ላይ ይሰራል እናንተ ጋር አዎ።
ለምሳሌ fibrosis profile organ function test የምንፈልገዋለን እንዲሰራ ይኖራል።
እ፣ እሱን እኮ ኮ- ስልክ ሰተናችሁ ነበር አይደለም? የነርሶችን ስልክ ስልካችሁን አስተላልፈን ነበር ለነርሶች። አልተደወለላችሁም?
አ- አይደለም ይሄኛው ሌላ- ሌላ ታካሚ ነው my
ገብቶኛል። ስለዚህ እ፣ ነርሶችን contact እንድታደርጓቸው ብዬ ነው፣ ወይም ይደውሉላችሁ።
okay እሺ ስንት ነው ቁጥሩን ትነግሪኛለሽ?
እሺ ቆይ አንዴ እኔ ስልክሽን ልውሰድና እንዲደውልልሽ ላድርግ።
ይደውልልኛል። እሺ በቃ እሺ አምስት አሁን ይደውልልሻል።
እሺ እሺ እሺ እሺ
Thank you.